హలో హలో హలో సలాం ఏ, సలాం రిజ్వీ డాగింగ్ ఉంది
మచ్చి ዛሬ ఆ, ఒక సాట్ అయితే
የልሞን ሳት አለ የለም ዛሬ የለን ያለው
መጣ ነገ ጠዋት ና ተብሎ እኮ ነው እ?
ስላት መጥቶ ነበርና ለጠዋት ላይ ና ጠዋት ነው የምንከፍተው ለወት ነው አሁን እየዘጋ
አ, ዘግተው ነበረ አዎ ትናንት ነው በቃ አለቃ ዘግተው እየዘጉ ነበር መሰለኝ ስንት ሰዓት መጥተው ነው ሁለት ሰዓት
አሁን መጀመሪያ አስራ አንድ ሰዓት ላይ አስር ተኩል ላይ ነው የመጣው
አስር ተኩልማ ክፍት ነው አስር ተኩል እኔ ራሴ አል- ነበርኩ ቁጭ ብያለሁ እኔ ነኝ የምጽፈው እኔ አስራ አንድ ሰዓት ነው የምወጣው ስለሌለኝ
ምንም ሙሉ ነው ማርያምን አንድ ሰው እንኳን የለም